Hello ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
እ ቴንሲያ ፈርኒቸር ነው?
Right ቴንሲያ ፈርኒቸር።
አዎ አዎ አዎ።
እሺ እ ምደውለው ከ We Plus የሚባል ድርጅት ነው።
እሺ እ ድርጅቱ አንድ application develop አድርጓል እና እዛ ላይ የተለያየ ከሀምሳ በላይ service store ኦች ውስጡ አሉት እና አንደኛው ፈርኒቸር ሲሆን እዛ ላይ እናንተ store ኣችሁን እንድታስተዋውቁበት እና እንድትገበያዩበት ነው። እ ምዝገባ በነፃ ነው፣ ምንም አናስከፍልም እና ፈቃደኛ ከሆን link ልላክልህ ወይም አውርደህ App Store ላይ ማለት ነው app ኡን እንድትመዘገብ ነበር።
እሺ okay፣ ችግር የለም።
እሺ ስላለው አመሰግናለሁ።